Hello.
Aló.
Eres una vez- Ah, bueno.
Hello.
Ah, ah, wow.
እሺ ምን እንርዳ?
ስምንት መቶ ማታ ውስጥ ድሮ አልቼ እስካሁን አልገባልኝም። አሁን በዚህ በደወሉበት ቁጥር ነው
እ እ በደወሉበት ቁጥር ነው። አሁን
አዎ
መቼ ነው?
ማታ ትላንትና ማታ
አይልም አንዳንዱ
እ
ትናንትና ነው ያልከኛ።
አ ትላንትና ማታ ስምንት መቶ ብር
processing ላይ ነው ያለው። processing ላይ ነው ይገባል። እሺ ለቻፓ እናሳውቀውና ያስተካክሉታል እነሱ።
እስከ እሺ አራት እስከ አራት ሰዓት አሉኝና እስከ አራት ሰዓት ይገባል አሉ። አራት ሰዓት ይገባል አሉኝና አልገባልኝም።
ዛሬ አራት ሰዓት ነው።
አዎ አሁን በዚህ ሰዓት አሁን አ- አምሳ ደቂቃ አለፈ።
አዎ እስቲ አይ አሳውቀናልና ትንሽ processing ላይ ነው እ፣ እነሱ ነው የሚያስተካክሉት ቻፓዎችና ትንሽ እሺ፣ ጠብቀን ከዛ ይስተካከላል። ወይም የቻፓ ስልክ ልስጥ ትደውልላቸዋለህ?
እነሱ ያስተካክላሉ ወይ ልደው አዎ ያስተካክላሉ።
በቃ ይሄ በቴሌ ብር ነው የሚ- የሚቀይሩ አይደል?
አዎ ወደ ቴሌብር ያስገቡልሃል። አዎ
እሺ ችግር የለውም። ወንድም አመሰግናለሁ።
እሺ እሺ። ልስጥ ስልካቸው
አዎ ስልካቸው ስጠኝ።
ዜሮ ዘጠኝ ስልሳ
ቆይ እሺ፣ ቆይ ዜሮ ዘጠኝ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት
አርባ ሁለት ሰባ ሁለት አመሰግናለሁ ወንድም።
ችግር የለም።